ጤና ይስጥልኝ አቶ ሳምራዊት ነኝ። እባክዎ ልርዳዎ? ጤና ይስጥልኝ።
አይ ጤና ይስጥልኝ።
አብሮ ይስጥልን።
እንትን ቼክ ውስጥ deposit service እስካሁን ብሩ አልገባም።
ከዚህ በፊት አመልክተው ነበር ደንበኛችን።
አዎ
ያመለከቱት በዚህ ስልክ ቁጥር ነው።
አዎ ሀያ ስምንት
እሺ እያየሁሎት ነው። መስመር ላይ ጠብቁን።
እሺ
ደንበኛችን መስመር ላይ ያሉ አዎ አዎ
መስመር ላይ ስለጠበቁ እናመሰግናለን። ሙሉ ስምዎትን ማን እንበል?
አዩብ አብዱልሳቅ ሀሰን
አ፣ deposit ነው አይደል ያደረጉት? ሁለት መቶ ሰማንያ ብር።
አዎ ሁለት መቶ ሰማንያ
አ፣ ጉዳይዎትን ወደሚመለከተው አካል አስተላልፈንልዎታል። ምላሽ ምላሽ እስኪሰጡን እየጠበቅን ስለሆነ ነው። ባሳወቁን ሰዓት ደግሞ ደውለን የምናሳውቆት ይሆናል።
እሺ እሺ thank you
እሺ፣ ደንበኛችንን ለመረዳት ነገር አለ?
አይ thank you በቃ
እሺ፣ ደንበኛችን ስለደወሉልን እናመሰግናለን። ስለ አገልግሎቱ ያለውን ሀሳብ አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።